አብርሽ
አቤት አቤት፣ እንዴት ዋልክ?
ሰላም ነው?
አለን። ወጥተሃል እንዴ?
አዎ ወጣሁ። almost ምን ነው
እ አይ ይኸው አንድ account አስቸግሮኝ ነው shipment ለማዘዝ ብዬ
እ
shipment ማዘዣው ላይ ይሄ consigner ስም የሚመጣበት አለው አይደለ?
እ እ እሱ ጋር ገሰሰ ብሎ መጣልኝ። እ ከላይ ይቺ በኮድ የምትመጣው ይሄ consigner name ምናምን የምትለው consigner ID የምትለው አለች አ በቀኝ በኩል
እ እዛ ጋር አያመጣልኝም እና register ማድረግ አልቻልኩም፣ ወይም ማዘዝ አልቻልኩም በ shipment
እ ሌላ መርጠሽ ድጋሚ ተመልሰሽ ስትመርጪው አይመጣም?
አይመጣም።
ሌላ consigner መርጠሽ መልሰሽ እሱን ስትመርጪው
እስቲ ቆይ እንደዛ አልሞከርኩትም። ቆይ ወይም ደግሞ page ኡን refresh አድርጊ እስኪ refresh አድርጊውና page ኡን እ እንደ አዲስ አድርጊ እስኪ ሞክሪ።
እሺ